ሰላም ጤና ይስጥልኝ።
Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
Hello ሰላም ናችሁ?
እግዚአብሔር ይመስገን። Donkey Tube ላይ ነው የደወሉት ምን ልርዳዎት?
Donkey Tube ነው የደወልኩት።
አዎ
እሺ እ- እሸቱ I think አልተሳሳትኩኝ ስራ ፈለገች የሚል ማስታወቂያ ወጥቶ ነበር እና አዎ
እሺ ነው website ላይ ተመዝግቤ ነበር በ freelance ነው የተመዘገብኩት። አዎ።
አዎ እና እንዴት ነው እሱ ነገር ምን- ምን ላይ ደረሰ? ምንም አይነት ኢሜይል ላይም እ፣ የገባልኝ text የለም እና ለማወቅ ነበረ።
ገና ለፈተና ስላልጠራ ነው እንደውላለን።
okay በዚሁ አይቻልም መመዝገብ? I think እዛ ላይ የሞላው ችግር የለውም። እዛ ጋር ከተመዘገቡ እንደውላለን።
አሻ- okay ማለት ገና ነው ከ- ማለት አሁን አዎ እየተመረጠ ገና ነው፣ አልደወልንም፣ ገና አልጀመርንም። እሺ መልካም ጊዜ